hello
hello
ሰላም ጤና ይስጥልን። ቴሌ ነኝ።
እንትን ቴሌ ላይ ነጥብ እንትን ጥያቄዎችን በትክክል መልሼ ግን ምንም አይነት የሽልማት እንትን ምልክት አላየሁም።
ጥያቄውን በተከታታይ አስሩን ሲመልሱ ነው።
በተከታታይ መሆን አለበት ግዴታ።
አዎ አዎ አንድ ወይ ደቂቃ ከሰከንድ ካለቀቦት ወደ ኋላ ይመልስቦታል። ወይም ደግሞ አንዱን ጥያ- ዘጠኝ ጥያቄ መልሰው አንዱ እ፣ መልሱ ትክክል ካልሆነ ወደ ኋላ ይመልስቦታል።
እንትን ታንክ ነው እንደገና መልሶ የሚቆጥረው
coin ገዝተው መጠቀም
coin እንትን ነው
አቤት የመቶ- በድረ- የመቶ ሰከንድ ነው ነው በድረገጽም ገብተው መጠቀም ይችላሉ።
የመቶ ሰከንድ ጨዋታ ነው።
ይቅርታ ይሄ የቴሌቪዥን game አገልግሎት ነው።
እሺ